ረሳሁት ረሳሁት እንዳለፈ ውሃው ችግሬን መከራዬን ሁሉ በጌታ የለም የለም የለም በቃ ላምልከው ኢየሱስን እስቲ ነሳል ነሳል ነሳል ነሳል ሐዘን ጭንቀት በቃ የለም በቃ የለም ቃሉን ላከ ሆነ ሰላም ሆነ ሰላም ሐዘን ጭንቀት በቃ የለም በቃ የለም ቃሉን ላከ ሆነ ሰላም ሆነ ሰላም ነፃ ወጣሁኝ ስራቴን ተበጣጠሰ ኢየሱስ ሲመጣ ነገር ሁሉ ተገለበጠ ነፃ ወጣሁኝ ስራቴም ተበጣጠሰ ኢየሱስ ሲመጣ ነገር ሁሉ ተገለበጠ ሐዘን ጭንቀት በቃ የለም በቃ የለም ቃሉን ላከ ሆነ ሰላም ሆነ ሰላም ሐዘን ጭንቀት በቃ የለም በቃ የለም ቃሉን ላከ ሆነ ሰላም ሆነ ሰላም ነፃ ወጣሁኝ ስራቴም ተበጣጠሰ ኢየሱስ ሲመጣ ነገር ሁሉ ተገለበጠ ነፃ ወጣሁኝ ስራቴም ተበጣጠሰ ኢየሱስ ሲመጣ ነገር ሁሉ ተገለበጠ የውዴ ቃል በኮረብቶች ላይ እየዘለለ መጣ ከሰማይ የሚዋጋኝን ሁሉ ተዋጋ እኔን ግን ሸኘኝ ሞልቶ መዘጋ ለልቤ ደስታ ሆነልኝ አፌ ዝማሬ ልነሳ ላዚም በፊቱ እኔም በክብሬ እስራት ቀንበር በፊቱ እንዴት ሊጸና ይሰባበራል ጌታዬ ኢየሱስ ሲመጣ ነፃ ወጣሁኝ ስራቴም ተበጣጠሰ ኢየሱስ ሲመጣ ነገር ሁሉ ተገለበጠ ነፃ ወጣሁኝ ስራቴም ተበጣጠሰ ኢየሱስ ሲመጣ ነገር ሁሉ ተገለበጠ ብርቱና ኃያል ነው በችሎቱ ድንቅን ለመስራት ለማድረግ ብርቱ ዙሪያዬ ሆኖ ሚረብሸውን አስያዘው ጌታ ቦታ ቦታውን አልታወክም ከእንግዲህ ልቤ ሙሉ ነው ቀኜን ይዞታል በሞገስ እራመዳለሁ በክብሩ ውበት በጽዮን በእርሱ ተራራ አመልከዋለሁ የሱሴን ፍጹም ሳልፈራ ተፈትቼማ እንዴት ዝምላለሁ ኢየሱስ መቶልኝ እንዴት ዝምላለሁ አመልከዋለሁ አመልከዋለሁ እዘምራለሁ እዘምራለሁ ተፈትቼማ እንዴት ዝምላለሁ ኢየሱስ መቶልኝ እንዴት ዝምላለሁ አመልከዋለሁ አመልከዋለሁ እዘምራለሁ እዘምራለሁ ከሁሉ በላይ ጉልበት አለው ከቶ ምን አለ የሚያቅተው ሲናገርበት በስልጣን ቃሉ መድረሻ ጠፋው ችግሬ ሁሉ መጓደድ እንጂ መታመን ኢየሱሴ ላይ ባለስልጣን ነው ዘላለም በምድር በሰማይ አዋጁ ወጥቷል የፈውሴ የነፃነቴ እልል እላለሁ ይሳገር ይፈር ጠላቴ ሐዘን ጭንቀት በቃ የለም በቃ የለም ቃሉን ላከ ሆነ ሰላም ሆነ ሰላም ሐዘን ጭንቀት በቃ የለም በቃ የለም ቃሉን ላከ ሆነ ሰላም ሆነ ሰላም ነፃ ወጣሁኝ ስራቴም ተበጣጠሰ ኢየሱስ ሲመጣ ነገር ሁሉ ተገለበጠ ነፃ ወጣሁኝ ስራቴም ተበጣጠሰ ኢየሱስ ሲመጣ ነገር ሁሉ ተገለበጠ። መጥቼማ እንዴት ዝም እላለሁ? ኢየሱስ መጥቶልኝ እንዴት ዝም እላለሁ? አመልከዋለሁ አመልከዋለሁ እዘምራለሁ እዘምራለሁ መቼማ እንዴት ዝም እላለሁ? ኢየሱስ መጥቶልኝ እንዴት ዝም እላለሁ? አመልከዋለሁ አመልከዋለሁ